ሄሎ
ሄሎ ሶፊያድ አቤት እ ንብረት የምትባል ከስተመር ማለት ነው ዝንጅብል ይዛላታል ወጣ አንተ አሁን ከወይራው
ዝንጅብል እም
የት ነበረች
ኦኬ ቆይ ልብስሽ ነው አንቺ ስላርገል አልወጣም እንዳንተ ወይራውስ ነው ያለው ግን አዎ ይኸው አሁን ጭነን በቃ ተነስተናል አይ በቃ ይዘው አትውጣ በእናት ይቅር ብላለች
እ ይቅር ብላለች ይዘው አትሂድ
አ
እ እሺ ቆይ እደውልላታለሁ እስኪ እደውልላታለሁ እደውልለታለሁ ለሰለሞን ልደውልለት አዎ ይቅር በለው ንብረት
ንብረት አዎ አምስት kg አዛለች ዛሬ የወጣና እሱ ይቅር ብላለች ነገ አላት የነገውን ነው የምትፈልገው
እሺ ይሄ ይመለስ